hello ጤና ይስጥልኝ ቤተሰቤት ራሄል ነኝ። በኩል ልርዳው?
እንትን ነበር ትኬት አጋጣሚ data ስለሌለ እሺ check አድርግልህ።
ፈልገን ነው።
እሺ cashier ኮዱን ንገረኝና check አደርግልሃለሁ።
እሺ አስራ አንድ ሰማንያ ሶስት እ እሺ አንዴ አስራ አንድ ሰማንያ ሶስት ሰማንያ ሰባት ዘጠና ሁለት ሰማንያ ሰባት ዘጠና ሁለት
ጄሪ እ ይሄ ሉዝ ነው።
እ ብዙ ች- ብዙ ጨዋታ ነው የወደቀው። ሶስት አራት አምስት ስድስት ሰባት ጨዋታ ነው የወደቀው።
እሺ እ አንድ ጊዜ ደግሞ ሌላ ሌላ አለ?
አለ።
እሺ አ እሺ ንገረኝ።
አስራ አስራ አንድ ሰማንያ ሶስት ሰማንያ ሰባት ሀምሳ አምስት
ሰማንያ ሰባት ሀምሳ አምስት ይህም ስድስት ጨዋ- አምስት ጨዋታ ነው የወደቀው።
አምስት ጨዋታ አሀ እሺ ስለደወልክ እናመሰግናለን። እሺ